ሰላም ጤና ይስጥልኝ። ቤት ቤት
በዚህ ቁጥር ቻፓሬ withdraw ብዬ ነበር።
ዊዝድሮ አዎ ስንት ብር?
እ አምስት ሺህ
እሺ ቆይ አንድ check ላድርግ። ስንት ብር ነው?
አምስት ሺህ እ አምስት ሺህ
አሁን confirm አድርጌልሃለሁ። አሁን ይገባል። እሺ ትንሽ ጠብቀው። እሺ መልካም ቀን።